Hello ሰላም
እግዚአብሔር ይመስገን።
ማን ነው?
እግዚአብሔር ይመስገን። Donkey Tube ላይ ነው የደወሉት።
አዎ Donkey Tube እሺ እባክዎ ምን ልርዳዎት?
ጉባ ያው አብረን ለመስራት ፈልጌ ነበረ።
ምን አይነት
መስራት ፈለኩት እስኪ ግልጽ ያድርጉልኝ አዎ፣ የፈለጉትን ነገር ልስ የፈለኩት ነገር ያው በ social media እንዳለ ሆነ ግን ያው በእንግሊዝኛ motivational center አብረን እንድንሰራ ፈልጌ ነበረ። ከዛ በስነ ጽሁፍም በሁሉም እ
በስነ ጽሁፍና ድራማ ዙሪያ እና እህ
ከዛ ግን ያው በበለጠ ደግሞ English motivational አብረን እናንተ ጋር መስራት ፈልገን ነበር።
እሺ አሁን እኛ ጋር ማለት ነው በጊዜ ማጠር በሰዓት ማጠር ያልተሰሩ በጣም ብዙ ስራዎች አሉኛ ልንሰራቸው አስበን ግን ጊዜ አ- ጊዜ ስለሌለኝ ጊዜ ስላ ስላጠረን ብቻ ያልሰራናቸው ስራዎች አሉ።
እሺ እኛ ራሱ በጣም ብዙ ሀሳቦች ማለት ነው ለማህበረሰቡ ይጠቅማሉ ብለን የምናስባቸው መስራት አዎ።
የምንፈልጋቸው በጣም ብዙ አዎ።
ስራዎች ነበሩ፣ ግን ጊዜ ስለሌለን በጊዜ
እሺ እየሰማሽ ነው?